የለም Hello ጤና ይስጥልኝ ከጭብጭብ ነው የደወልኩሎት መብራት እሺ እሺ እ ቲማቲም ተረ- ተረክቦ ነበር አይደለ አስራ አንድ ኪሎ
መቼ እ በአንድ ቅዳሜ ዕለት ማለት ነው
ይጠቃል
ቅዳሜ ዕለት- አርብ ዕለት አርብ ዕለት ቲማቲም ተረክቦ ነበር አይደል አስራ አንድ ኪሎ ልጠይቃቸው
እሺ እሺ።
እሺ